Hello ይወድቃል።
አቤት አብሮ ይስጥልን በ vehicle manufacture የነበረ የምደውል ሳፊ ባጃጅ እሺ
ስልክህን አስቀምጠክ ነበር።
አዎ አስቀምጬ ነበረ እሺ ምን ልርዳክ?
እ በባል እመ- እንትን ይሄ ሳፊ ነው ምናምን የሚባለው ነው አዎ አዎ
አሀ፣ እና እንትን ነው አጋጣሚ ደግሞ busy ሆኜ ስራ በዝቶብኝ አዎ እመ- እመጣለሁ ምናምን ብዬ ምናምን ያልኩት
እም። አ ከዚህ በፊት ደውለክ ነበር?
እ እ ደውለክ ነበር ከዚህ በፊት?
አዎ ደ- ደውዬ አንቺ ደውለሽ ነበር እሺ እሺ እ፣ እና እና- እመጣለሁ ምናምን ነው አዲስ አበባ እመጣለሁ ምን ብያቸዋለሁ
እና ምን እደውልላቸዋለሁ ይመጣል?
ስ- ስ- ስልክ ምናምን text አደርግልሃለሁ ምናምን ብለሽ አንቺ
okay እሺ በዚህኛው ስልክ አ፣ በዚህኛውም ከቻለ ከ- የሚቻል ከሆነ በዚህኛው ኧረ ሌላ ካለ ችግር የለውም ስልክ እንትን ባልክልህም ችግር የለውም።
ይሄ ራሱ ይሄ ራሱ ጀንቱ ነው ወይ? እንትኑ አዎ ስልኩ አዎ ችግር አዲስ አበባ አዎ በቃ እንግዲያስ ስመጣ በዚህ በዚህ እደውላለሁ ደውላለሁ።
እሺ እሺ
እሺ መልካም ቀን።